ሄሎ
ሰላም ጤና ይስጥልኝ።
አለን ይስጥልኝ።
ክብሩ
ያው ላይ ከኢትዮ ቺክን ነበር የደወልኩልህ።
እሺ
ክትባት እ፣ እየቀረ
አ ቀረ።
እ እ
ያች የት ነው? የአንተ ምን ወረዳ- አልከኝ?
የአንተ ጉምሬ።
ወረዳ የት ነው?
ጉብሬ ጉብሬ ጉብሬ ነው።
አ እ፣ ጉብሬ ማን ነው የእኛ ተወካይ እዛ አካባቢ?
ሃይደር
አይደር ነው።
አ
ዞኑ ሀዲያ አይደለም ማለት ነው።
እ እ
ዞኑ ሀዲያ አይደለም። ሀዲያ ጉራጌ ዞን ጉራጌ ዞን ወልቂጤ farm የለም እዚህ hatchery farm የለ እዛ እዛ ዙሪያ ነኝ
እም፣ እሺ ጉብሬ የሚባል ቦታ
እም፣ እሺ፣ እሺ። እ፣ ለማወቅ ነው። አመሰግናለሁ።